ሄሎ ጤና ይስጥልኝ አባ።
ጤና ይስጥልኝ። ጌስት ቤት
በሲቪ ሞልቼ አልገባልኝ ሙላት።
ኦኬ፣ ዲፖዚት አድርገህ እሺ፣ ሜሴጅ ተልኮ ነበር።
አዎ እሱን እንትኑን ልኬላችሁ ነበረ መልስ አልሰጣችሁም። ቴሌግራም እሺ፣ ስራ ማን ነው? ቴሌግራም ላይ አንዴ ኤርሚያስ ኤርሚያስ። እሺ፣ በ- እናይልሃለን ኤርሚያስ።
አሁን ይገባል።
አዎ አሁን እንትን እንላለን እናይልሃለን። የጻፍከውን የላክልንን ከዛ ሪፖርት እናደርጋለን። እሺ እሺ እሺ እሺ